የሚታሸግ ቀጥታ ትምህርቶች ነው ያስችላል ማለት ነው።
hello ይለው ወይ ይሰማል። እንትን ለመክፈት ፈልገን ነበር አዲስ ቤት ማለት እሺ
ወደ ባቡር ጣቢያ አካባቢ።
እሺ ምን agent ለመሆን ነው?
አዎ የት አካባቢ ነው?
እዚህ እንትን ባቡር ጣቢያ አካባቢ እኮ የት ቦታው ሀገሩ የት ነው?
ሀገሩ አዳማ።
አዳማ። እሺ ይቻላል። በቃ agent ለመሆን ነው አይደል?
አዎ ከፍተን ለመስራት ስፖርት ነው virtual ነው?
virtual ነው። ለጊዜው virtual ነው። ከዛ ስፖርቱን ቀጥለን እንጀምራለን።
እሺ virtual ኡ 85 15 ነው። 85 ለእናንተ 15 ለኛ።
አዎ ያው የምታስይዙት ብር ይኖራል። በቼክ ወይም በ cash 35 ሺህ ታስይዛላችሁ።
እሺ ከዛ እቃችሁን ካሟላችሁ መጀመር እንችላለን። ከፋይናንስ ጋር ያላችሁን ነገር ከጨረሳችሁ።
አዎ already ጨራርሰናል።
እሺ በቃ ከጨራ- ከፋይናንስ ጋር ጨራርሳችኋል?
አዎ ብር አስገብታችሁ ምናምን?
no ብርማ አላስገባንም። የት ነው የምናገኛቸው? office በጣም አዲስ ነው አበባ ምናምን አዲስ አበባ ካሳንችስ፣ ባምቢስ፣ እናት ባንክ ጀርባ አዳማ ሪል ስቴት ነው እኮ አዳማ ላይ የምናናገረው ሰው የለም።
ይኖራል። agent ኦች አሉ እዛ የምታናገሯቸው ሰዎች ይኖራሉ። ማገናኘት እኮ ይቻላል።
አይ የራሳችሁ ሰው ካለ እዚህ አለ እኮ እዛ አዳማ አለ የራሳችን ሰው።
እኮ አሁን በእነሱ አማካኝነት ያው አልቀለም ብለን ነው።
እሺ አንድ ቀ የስ የእነሱን ስልክ ልስጥህ።
እ፣ አዎ ይቻላል።
እሺ አንድ ጠብቀ hello hello እሺ ያዝ ልንገርህ ዜሮ ዘጠኝ ሀያ ሁለት
ሀያ አራት ዘጠና ዘጠኝ
ዘጠና ዘጠኝ ሀያ አራት ሀምሳ አራት
ሀያ ሀምሳ አራት ሀያ አራት ሀምሳ አራት አራት ሀምሳ አራት አሁን normal እዚህ ባገኛቸውና እናንተ ጋር ብመጣ ምንድን ነው difference ኡ?
ምንም ችግር የለውም። እኛ ጋር መምጣት ትችላለህ። office ኣችን ደውልልን፣ እ፣ ቦታውን እነግርሃለን። መምጣት ትችላለህ። ካልሆነም ደግሞ እዛ ካሉት እንትኖች ጋር መጨረስ ትችላለህ። የእኛ እንትኖች ሰዎች ናቸው። ችግር የለውም። እሱ።
ኦኬ፣ እሺ፣ እሺ፣ እሺ።